ሄሎ ሄሎ
ሰላም ጤና ይስጥልኝ።
ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን ደህና።
እግዚአብሔር ይመስገን። እ ድንቅ ልጅ ለመጠቆም ነበር እና
እሺ ይቻላል። እድሜው ስንት ነው?
ድሮም እ እድሜው ስንት ነው? የህፃኑ
አ ማለት from social media ይሆናል አይደል? like
link ነው።
እ ስሙን፣ ስልክ ቁጥሩ፣ አድራሻውን ያውቁታል?
okay፣ ቆይ እሱን ላጣራ። እሺ፣ እሱን እሱን እሺ፣ ማጣራት ያለብኝን ነገር ንገሪኝ። እሺ፣
ስም፣ ስልክ ቁጥር፣ የቤተሰብ አድራሻውን በቃ
okay፣ እሺ፣
ከዛ እድሜውን ደግሞ እርግጠኛ ነኝ።
እሺ፣ አምስት አመሰግናለሁ።
ዓመት በታች ነው። እሺ እኛም እናመሰግናለን። መልካም ቀን።
እሺ